ወይ ሰላም
ሰላም
ለልጅ ሰባ ዘጠኝ አስር ፊሉን ቼክ አድርግልኝ እስኪ። ሰባ ዘጠኝ ማነ አስር ከየት ያስካውን ነው
እ
ከየት ያስካውን ኦርደር ነበር ከወርቃ ከወርቃ
ከወርቃ
እ
ከወርቃ ወዴት ወደ ፊጋ
ልክ ነው እሺ ስንት ልክ ኪሎ ነው።
ሜትር መጥለቅ ግን ነግሮኝ ነበረ ቅድም ነበር አንድ ልጅ ደውሎ እ።
የሶስት ሰው ፒን ነግሮኝ ነበረ ልክ ነው አስራ ታዲያ።
አምስት ሁል- አስራ ስድስት ሁል- ምናምን ነግሮኝ ነበር ሁለት ነጥብ ሁለት አዎ ሆናለች።
ልክ ነው ሁለት ነጥብ ሁለት ኪሎ ሜትር አዎ አርባ አምስት ብር እኮ ነው ታዲያ ይቆጠልህ ሁለት ነጥብ ሁለት እኮ አርባ አምስት ብር ነው